የዚህ ጥሪ ማዕከል እባክዎ ምን ልርዳዎ?
የበረራ ሰዓት ለማወቅ ነበረ።
የበረራ ምን?
የበረራ ሰዓት የበረራ ሰዓት እሺ የምን ወዴት?
የሳውዲ ነበረ።
ከሳውዲ ካይ ከዚህ ከኢትዮጵያ ወደ ሳውዲ ነበረ አዲና እሺ እሺ
እሱን ለማወቅ ነበረ ደወልኩት።
የበረራ ሰዓቱ ት- ትኬት ገዝተው ነው?
ትኬት ገዝቻለሁ። አዎ እሺ ይንገሩ ትኬት ቁጥሮትን ሌሎት
Okay። ትኬት ቁጥሩን okay።
አዎ
እሺ፣ እሺ፣ ቆይ አንዴ በቃ እሱን አውጥቻለሁ። ደውዬልሽ በቃ ላውጣልሽና እደውላለሁ።
እሺ መልስ